ነገር ነው የለውጣን አስፈልግ አቤቱልን ማይት እንትን ፈልግ የማክሽን ኢንተርናሽናል ስኩል በሀያ አራት እና ሀያ ሁለት ውስጥ እስከ ቦሌ ያለውን ትነግሪኛለሽ ማማዬ?
ኢንተርናሽናል ስኩል ከ ኤሌመንተሪ ኢንተርናሽናል ስኩል ከሀያ አራት እስከ ቦሌ ባለው አካባቢ የኔ ቆንጆ።
እሺ ልላክሎት ቁጥራቸው?
አዎ please። በምን በቃ እልክሎታለሁ። በዚህ ቁጥር እልክሎታለሁ።
ሁሉንም። እሺ የኔ ማር አመሰግናለሁ።
እሺ ያለውን እልክሎታለሁ።
እሺ